ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ታደሩ።
ዛሬ ነው እንዴ አዲስ ኮሜዲያን ሴት?
አዎ አዎ አዎ አስራ አንድ ሰዓት ላይ ለኮንቴንት አለው።
አዎ፣ ኦኬ። ለመመዝገብ ምን ማድረግ አለብን?
ምን ክልላትሎትና መመዝገብ ይችላሉ። በንግድ ባንክ አካውንት ነው ያለ። ንግድ ባንክ ቢሽር የሚለውን አዘር ባንክ ር ማድረግ ይችላሉ።
አዎ እጠቀማለሁኝ።
ዜሮ ዘጠኝ ሀያ ሶስት ስልኮች ንገሩ
ሀያ ሶስት ሰባ ዘጠኝ ሰባ ዘጠኝ ሀያ ሶስት ሀያ ሶስት ሀያ ሶስት ሀያ ሶስት link ልክሎታለሁ። በዛ መመዝገብ ይችላሉ። ዘጠኝ ሰዓት በኋላ ምን አሉ? ይቅርታ
መልካም አመሰግናለሁ። እሺ ከዘጠኝ ሰዓት በኋላ ነው አይደል ፕሮግራም የሚጀምረው?
በኋላ ከዘጠኝ ሰዓት በኋላ ደረሰኝ እንትን ትኬት መሸጥ አንች አቁም እናቆማለን። አስር ሰዓት ላይ አዳራሽ ለሚሰጥ ቀድሞ መምጣት እና ቀድሞ ቦታ ያዙ።
አመሰግናለሁ። ቴንኪዩ። እሺ እሱ
አመሰግናለሁ። መልካም ቀን።